ጤና ይስጥልኝ። ስፖርት እባክዎ ምን ልርዳው?
ጤና ይስጥልኝ።
ምን ልርዳው? ሁሉ ስፖርት ነው?
አዎ ሁሉ ስፖርት ነው።
አዎ ነው።
እንትን ፈልጌ ነበር።
ምን
transaction history ገባሁና ከዛ አልመጣልኝ። የኔትወርክ ችግር ነው?
transaction history ገብተው branch አዎ።
branch tra- transaction ሳይሆን ባንክ transaction ነው የሚ- የሚ- የሚመጣሉት።
ባንክ trans ሌላ transaction አይመጣም?
አዎ ምናልባት በ branch ከሆነ እንትን- ላይመጣልዎት እንትን- ይችላል። በ እም፣ እንትን ወደ ቴሌብር pay አሪፍ ነው ያስገባሁትና እም።
ተሳስቼ ማለት ነው። ከዛ transaction የፈጸምክበት screenshot ላክልኝና ከዛ ልክሃለሁ ብላኝ ነበር።
እኮ እሱን እኮ ነው የምለዎት። አሁን ምናልባት transaction history እየመጣ ያለው ነው branch ላይ ከሆነ ላይመጣ ይችላል።
እህ branch ስለዚህ አይመጣም።
በባንክ transaction አድርገው ይሞክሩት። እዛ ጋር መርጠው
እህ ባንክ ሌላ ሌላ ባንክ ማለት ነው።
አይደለም እላይ ልክ አዎ።
transaction history ላይ ሲገቡ የሆነች ባንክ- አዎ።
box አለች። branch አዎ፣ bo- transaction ከሆነ የሚለው አራት እና ምንም አማራጭ አለ።
አያመ- አራት አማራጭ አለ።
የባንኩን ይምረጡ።
የባንኩን ማለት ነው።
አዎ ባንክ transaction ይምረጡ።
እሞ አልመጣልኝም። ባንክ transaction መርጬ እኮ አልመጣልኝም።
በቃ ስለዚህ login logout ወይም እም።
refresh አድርገው ይሞክሩት፣ ይመጣል።
ሪፍሬሽ በቃ እሺ።
እሺ መልካም ቀን።